ሄሎ ሰላም ለነሳ ባስተሰ እሺ፣ ሰላም ነው ሰላም ነው አለን። ምን ነበር?
ትናንትና ከማታ ስምንት መቶ እሱ ስልቱ ላድርግልኝ በቴሌ ብር ስንት ብር? ስምንት መቶ ስምንት መቶ ዊዝድሮው ነው ያደረገው?
አ በስቢ እሺ፣ ቤት ስቤት ቁጥር ነገር
እሱ ለምር ነው እሱ ቁጥር ነው እኮ እሺ እኮ ንገረኝ።
ለምር ከሽ ዜሮ ዘጠኝ ሰላሳ ሰባት እሺ፣ ሰላሳ ሰባት ሰባ ስምንት ሰባ ስምንት አርባ አርባ አርባ አንድ አርባ አርባ አንድ አ
ትናንት ነው የሞከራችሁት?
አ ትናንትና ማታ ሰባት መቶ
ሄሎ አ ትሰማለህ እ፣ ሰባት መቶ የተሞከረ የለም ትናንትና ለምን?
ዛሬ የለም። ሰባት መቶ ብር ማታ አ በዚህ አልተሞከረም። በዚህ ቤት ቤት ቁጥር የለም።
እ፣ እሱ ሌላ ቁጥር አላችሁ?
ሌላ ቁጥር አለ አለብና ለምር ከሽ እሺ
አ ሌላችሁ በሌላ ዜሮ ዘጠኝ አስራ አምስት እሺ ዜሮ ዘጠኝ አስራ አምስት ሰባ ሶስት
ሰላሳ
ሰባ ሶስት ሰባ ሶስት አስራ አምስት ሰባ ሶስት ሰባ ሶስት እ
ሰማንያ ስምንት እ፣ ሰማንያ ስምንት ሰማንያ ስምንት
እሺ ሰባ ሶስት ሰማንያ ዘጠኝ እ፣ ዜሮ ሁለት ዜሮ ሁለት አ
እሺ በዚህኛው የላችሁ። ሌላ አ ትሰማለህ አምስቱ ነው ለመቶ አድርገህ ሞከር ነው ወይስ ሙሉ ሰባት መቶ ነው?
ሰባት መቶ ሰባት መቶ ነው ሰባት መቶ በዚህ ቁጥርም የለም።
እሺ ምን አለ
በዚህ ቁጥር ላይ ምንም pending የለ- የለም። ትናንትና ዛሬ የለም።
እሺ እሺ አመሰግናለሁ